hello ጤና ይስጥልኝ።
እንትን አሁን አዘን ነበር አምቡላንስ አዎ እና እንትን አ- ስልክ ቁጥር አንዲት ሰ- ልስጥሽ ትደውያለሽ እነሱን ለመጠየቅ ቦታውን።
OK family ማለት ነው።
አዎ OK እርስዎ የት ሆነው ነው የሚደውሉልን?
እ- እኔ ከሌላ ቦታ ነው የምደውለው፣ ግን mother ያ አሁን እዛ ሂዳ ነው እና እ, ለእሷ እንድትደውይላት ነው።
መልካም እሺ፣ አምባ- ንገረኝ ንገረኝ።
ዜሮ ዘጠኝ አስር አስር ሰማንያ ስድስት አስራ አምስት ሀያ አምስት ሰማንያ ስድስት አስራ አምስት ሀያ አምስት አዎ በቃ አሁን ይወጣለሽ። እሺ ደግሞ